ሰላም ጤና ይስጥልኝ። እሺ ከባንክ ነው።
ሰላም ጤና ይስጥልኝ።
ሰላም አብሮ
ቶርታ ኦር ማድረግ ይችላሉ?
ምን ምግብ ነው?
ቶርታ ቶርታ ሚኒ ቶርታ ኦኬ ቶርታ ኬክ አ ሚኒ አዎ፣ ገባኝ አይቼ ነበር።
ገባኝ። ይቅርታ የምግብ ደሊም እኮ አዋና ላይ ጊዜ
ም- ምን አልሽኝ?
የምግብ ደሪ ለጊዜው አቁማል።
እሺ
የተለያዩ product ኦችን ነው አሁን እየሰራ ያለ ነው።
እሺ እሺ። የኬኩን ቦታ ድረስ ማግኘት አልችልም።
sorry እሱን እንኳ እ፣ ይቅርታ እኔም አላውቀውም። ምን ላይ አይተው ነው? ይቅርታ
ቲክቶክ ላይ ቲክቶክ ላይ አይተው በትኩስ በዚህ ስም ነው።
አ okay ይቅርታ፣ በጣም ለጊዜው እኛ አቁመናል።
እሺ እሺ።